ሰላም ጤና ይስጥልኝ።
እናቴ አንድ ወንድ ሴት አድርጊልኝ።
እሺ እሺ፣ ንገሪኝ ካሸር ኮዱን ተሸርኮዱ ሳይሆን እንትኗን ለምላት ምኗን?
ካሸር እሱን ሳይሆን እኛ የምንፈልገው ካሸር ኮዱን ነው።
ተሸርኮዱን እሺ። እ፣ ጥያቄ ልትችላለች
እሺ፣ hello።
ስሚኝ ሰላማ
እሺ፣ ሰላም። ምን ነበር?
first ten minute ነው win ያደረገው ዘጠኝ ሀምሳ ዘጠኝ ነው ደግሞ ያለው ካርዱ ማለት ነው የለው ካርድ እሺ።
አስረኛው ደቂቃ ላይ አየሁ win ጎል ውስጥ ነው
እንትን ነው ማየት አለብን። እንትኑን check ማድረግ አለብን ትኬቱን። ወይ ቴሌግራም ላይ ላኩልን።
በቃ ቴሌግራም ላይ ነግርሽና ታውቀዋለህ አይደለ? የቴሌግራም አለ አዎ ቁጥራችን ዜሮ support ዘጠኝ ይሆን ዜሮ አለ አውቀዋለሁ አውቀዋለሁ በቃ እሺ፣ እዛ ላይ ላከውና check እናደርገዋለን።
እሺ እሺ